Hello? ሄሎ
ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
ድንቅ ልጆች ላይ ለመጠቆም ነበር።
እሺ የስንት አመት ልጅ ነው?
እ አራት አመት አራት አመት ልጅ
እሺ እሺ ስሟን ይንገሩን። እ ሴት ነው ወንድ ነው?
ሴት ናት ሴት ናት።
እህ
እ ድዱ ምህረት አብ ትባላለች።
ዱዱ አ ድዱ ምህረት አብ ትክክለኛ ስሟ ነው?
ትክክለኛ ስሟ አይደለም። በዛ ነው የምትጠራው። ስሟን እንኳን አላውቀውም። ላጣራ ያ ግዴታ ያስፈልጋል።
እ አዎ ስሟ፣ የቤተሰቦቿ ስልክ ቁጥር፣ ሙሉ ስሟና የቤተሰቦቿ ስልክ ቁጥር ያስፈልጋል።
እ እ- ቲክቶክ ላይ ቲክቶክ ላይ አይተው ነው?
አ ቲክቶክ ላይ አይቼ ነው። ልጅቷም አስቸገረች፣ በቃ እሱ ጋር ካልቀረብኩ ብላ።
እሺ ስለዚህ አጣርተው መልሰው ይደውሉልን።
እ እሺ አድራ- ስሟን አድራሻዋን፣ ሙሉ ስሟና የቤተሰቦቿ ስልክ ቁጥር።
እሺ እሺ እሺ እሺ እሺ አመሰግናለሁ። መልካም ቀን። እሺ እሺ እሺ እሺ እና